የህብረት ክፍል ነሽ እንዴ? ማኪ
ሄሎ
ሄሎ፣ ጤና ይስጥልኝ።
አብሮ ይስጥልን።
ከቺፕቺፕ ነበር ምደውልሎት።
እሺ
Okay፣ አሁን ቺፕቺፕ ላይ የእኛ ተጠቃሚ ኖትና service ኡን እንዴት አገኙት? ቅር ያሉት ነገር አለ product quality ላይ?
አይ ቆይ፣ እኔ store ነው የምሰራው። by the way ምንም እ፣ ቅር የሚል ነገር የለም። Store ነው የምሰራው እኔ። ወይ ራሱ Okay፣ order አድርገው ያውቃሉ አይደለ?
አዎ አዎ። አይ የእኛ የቺፕቺፕ ሰራተኛ ነኝ።
Okay ነው። እሺ፣
አዎ ወይ ራሱ ጋር ነው የምሰራው።
እዚህ survey ላይ ገብተ ነበርና ተደውሎ የሚጠየቁ ሰዎች ላይ
Okay። አይ እኮ እኔ ወይ ራሱ ሰራተኛ ነኝ።
እሺ፣ ማን ልበል ግን ስምን?
ብሩክ።
በቃ እሺ፣ እሺ እሺ።
እሺ፣ መልካም ቀን።
አብሽሩ